የምወዳት ልጅ አምላክ ለኔ ሰጠኝ የምወዳት ልጅ መርቆ ሸለመኝ ባክስተኝ ስለው የግራ ጎኔን በጸሎቴ ባርከ ስለው አምላኬን ቆንጆዋን ሸለመኝ ሰጠኝ ጎኔን መልካም ሰው ሸለመኝ ሰጠኝ ግሌን አይኔ ካንቺ ወዲያ አሻግሮ አያይም አይኔ ካንቺ ሌላ ፍጹም አይመኝም ምን ያደርግልኛል ሆዴ ሌላ ሰው አላይም አይኔ ሌላ ያይም ሌላ ሰው አላይም አይኔ ሌላ ያይም የኔ ሌላ ሰው አላይም አይኔ ሌላ ያይም የኔ ሌላ ሰው አላይም አይኔ ሌላ ያይም የኔ ሌላ ሰው አላይም ቆንጂዬ ቆንጂዬ ቆንጂዬ ታምሪያለሽ ቆንጂዬ ቆንጂዬ ቆንጂዬ ታምሪያለሽ የሚያይሽን ሁሉ ታንበረክኪያለሽ ሆይ ነይ ነይ የአገሬ ልጅ ኦ ሆይ ነይ ነይ ተጫዎች እንጂ ኦ ሆይ ነይ ነይ የአገሬ ልጅ ኦ ሆይ ነይ ነይ ተጫዎች እንጂ ፍቅርዬ ፍቅርዬ ፍቅር ትጥሚያለሽ ፍቅርዬ ፍቅርዬ ፍቅር ትጥሚያለሽ የሚያይሽን ሁሉ እጅ ታስነሻለሽ ሆይ ነይ ነይ የአገሬ ልጅ ሆይ ነይ ነይ ተጫወች እንጂ ሆይ ነይ ነይ የአገሬ ልጅ ሆይ ነይ ነይ ተጫወች እንጂ ሆይ ሆይ የአገሬ ልጅ ነይ ነይ ነይ ነይ ነይ ሆይ ሆይ የወንዜ ልጅ ነይ ነይ ነይ ነይ ነይ ሆይ ሆይ የአገሬ ልጅ ነይ ነይ ነይ ነይ ነይ ሆይ ሆይ የወንዜ ልጅ ነይ ነይ ነይ ነይ ነይ ሆይ ሆይ ሆይ ሆይ ወገኔ የአገር ልጅ ወገኔ ወገኔ የአገር ልጅ ወገኔ ወገኔ መንደርተኛ ሁሉ ወገኔ እሳት ጫሪ ነው ወገኔ ያንን ገላደራ ወገኔ ሰው እንዳይነካው ወገኔ ወገኔ ወገኔ የአገሬ ወገኔ ወገኔ ወገኔ የአገሬ ወገኔ ወገኔ ወገኔ የአገሬ ወገኔ